hello ጤና ይስጥልን።
አብረ ከቤስት ቤት ነው እያሱ አምስት
እንትን አልገባ አለኝ እኮ ኮድ ቴሌግራም ላይ እያወራን ነበር። አዎ፣ አልገባም ብሎ አዎ። አዎ በምንድን ነው የምትጠቀመው? እንትን ነው
እ?
browser ምንድን ነው የምትጠቀመው? ክሮም ነው።
ክሮም ነው። አዎ update አድርገዋላ ክሮምህን?
እ፣ እንደዛ መደረግ አለበት።
አዎ፣ update አድርገውና እስቲ ሞክረው። maybe ይገባል፣ መግባቱ አይቀርም። እስቲ አዎ፣ ብዙ ደጋግሜ ሞከርኩትና ሌላ ስልክ ነበረና ደግሞ እዛ ላይ ዝም ብዬ እንትን ገባሁ እንጂ አላውቀውም ነበረ።
okay password ይላል፣ ይሰራል ያለው check አደረግነው እኛም ይሰራል ያለው እና maybe እስቲ አዎ።
ወይ ክሮሙን update አድርገው ካልሆነ ደግሞ browser አንተ ቀይረህ ምናምን በቴሌግራም አልኩም ወይ እንደዛ መሰል ቁጥሩ እ?
ያው ራሱ ስለሆነ
አዎ እዛ ላይ ጽፍላለሁ፣ ችግር የለውም።
እ እ?
ምንድን ነው ያልከኝ?
ቁጥሩ ይኸው ስለሆነ ራሳችሁ እናንተ በእንትን መላክ አትችሉም።
አዎ ማለት በቴሌግራም ራሱ።
አዎ፣ ማ- እንትን ማይልልህ ከሆነ ማይሰራልህ ከሆነ ሞክረውና እንዳልኩት እ፣ እየሰራ ስለሆነ ያደርግ?
እስቲ maybe በ browser ቀይረህ ወይ ሞክረው ወይ ክሮምህን update አድርገህ ሞክረውና ማይሰራልህ ከሆነ ደውልልንና እ፣ እናሳውቅልሃለን። እሺ፣ እሺ።